ఎలా
మేఘ
ሄሎ
ሄሎ
ሰላም ጤና ይስጥልን ቴሌቪ
ఆ,
ሄሎ
ሄሎ ሄሎ አይሰማም
ሄሎ
ሄሎ አይሰማም ይሰማል ይሰማል ምን ልርዳዎት
እ, ማለት ስራ አልገባኝ ነው እዚህ መልሱን እሺ መልስ- ቴሌቪዥን game ነው አዎ አንድ ጥያቄና መልስ ነው
ቴሌቪዥን game ነው game ኦቹን ሲጫወቱ ሽልማቶች አሉት
እኮ መልሱን መልሼ ቢያንስ right አድርጎ እንደገና ቢያ- አይቀይርም የራሱ ጥያቄው እ፣ አስራ አምስት ሰከንድ ካለቀቦት ወደ ኋላ ይመልስቦታል ወይም ደግሞ መልሱ ትክክል ካልሆነ ወደ ኋላ ይመልሳል መልሱ መልሱ ትክክል ትክክል ከሆነ ቀጣይ ያመጣል አላመጣልኝም ቀጣይ መልሱም ትክክል እየሆነ አላመጣልኝም
እ፣ ሰከንድ አልቆቦት እንዳይሆን
አረ እንደዛ አይደለም አስራ አምስት ሰከንድ እኮ ብዙ ነው
ስልኮት ማለት balance right አለው አድርጎት አዎ balance አለው coin ገዝቼ እኮ ነው
ወደ ኋላ እና ታዲያ ለ- ለምን አይሸጋገርም? እና እሱ ነው ጥያቄ እኮ
እስቲ ቆይ አንዴ መልሰው ይደውሉ።